ጤና ይስጥልኝ የቤት ስጥሪ ማዕከል እባክዎ ምንድን ነው?
የፒያሳ የኦፊስ ስልክ ቁጥር ተቀብዬ ነበር። አሁን እሺ እ ስደውል አይሰራም። የመልክ ሳጥን ቁጥሩ አይሰራም ነው የሚል
እ፣ እና እሺ፣ maybe ስልኩን በ- በትክክል ነው ስል ወይ ደግሞ አ- ብቻ ይሄ ዳውንታውን ዳውንታውን የሚባለው ካፌ አለ አይደል?
እሺ
የነ- የነበረው ማለት ነው። ከ- እሱ ላይ አለ ጫፍ ላይ እሺ ዳውንታውን ካፌ ላይ እዛው እዛው ላይ ነው እዛ ጋጅ ይሄ ኢንጆይ maybe በርገር አ ኢንጆይ በርገር ያለበት አ አ በቃ ከሱ እሱ ላይ አለ።
እሺ እሺ እንትን ካለም መልስ ይደውል።
እሺ እሺ እሺ እናመሰግናለን።